ሄሎ
አለ አቤት።
እንዴት ዋላችሁ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን አለ። የመኪና ሽያጭ ነው አይደል?
አዎ ማሊባባ መኪና መስጠት።
okay። ከቲክቶክ ላይ አግኝቼ ነው እና እሺ
ሱዙኪ ኤቭሪ ዋ ማለት ነው ሁለት ሺ አስራ ሁለት አዎ አላችሁ አይደል?
እ እስቲ የ branch ቁጥር ልስጥህና check አድርጋ ሴልሷን።
okay።
ይሄ ማገናኘታችሁ ፓስተር branch ኣችን ነው። አዎ ይሄ ፓስተር branch ነው እንጂ የቆመ የለም።
ነው።
አዎ ስለዚህ እኮ ወይ ነው። እሺ te- text ታደርግልኛለሽ ወይስ ል- ትነግሪኛለሽ?
ያዝ text አያደርግም። ዜሮ ዘጠኝ ሰላሳ ሰባት
ዜሮ ዘጠኝ ሰላሳ ሰባት
እሺ አርባ ስምንት
አርባ ስምንት ሰማንያ ሶስት አርባ ስምንት ሰማንያ ሶስት አርባ ስምንት አዎ እሺ አመሰግናለሁ።
እሺ